ሄሎ ሄሎ ሰላም ጤና ይስጥልን ቴሌቪዥን
አዎ ሰላም ነው።
አለ ምን ልርዳው?
ቴሌውን እየሞከርኩ ነበረ።
እሺ
እንደ ሽልማት አሰልሙኝ
አቤት
አልሰለምም እንዴ? ብዙ ጊዜ ሞከርኩ።
እኮ ጌሞቹን እ፣ ለእርሶም እኮ ሲያሸንፉ message ይመጣልዎታል በስልኮ
አዎ
ከዛ እዚህ system ያሳያል ይደወልልዎታል።
ማለት system ኡ ነው የሚሸልመው ወይስ እንደ ሰዎች እናንተ?
አይደለም አይደለም፣ ለእርሶ message ይገባልዎታል። የ- የ- እንደ ድሎት ሆኖ ያገኙትን message ይመጣልዎታል። እዚህ system ያሳያል። ከዛ ተደውሎላችሁ ስልክ ላፕቶፕ ከሆነ ቴሌ እዚህ አዲስ አበባ አምስት ሺህ ብር ከሆነ ደግሞ የደረሱት በቴሌ ብር ይገባልዎታል ወደ አካውንቱ። አ፣ ካርድ ደግሞ እ፣ on- online ይገባልዎታል።
okay። እኔ ያለሁት አሁን ደሴ ነው።
አቤት
ደሴ ነው እኛ ያለ ነው።
እኮ ይገባልዎታል። አሁን ለምሳሌ ሩቅ ቅርብ ከ- ሩቅ ከሆናችሁ ስልክም ከደረሳችሁ ወደ ብር ማስቀይሮ እ፣ ይቻላል ማስቀየር።
እሺ እንትን ነበረ እሺ ምን coin coin ኦቹ ወደ ቴክ ለቀየር coin ይቅርታ አይቀየርም። እድ- ጥያቄና መልሶቹን ነው የምትጠቀምበት። ጥያቄና መልሱን በተከታታይ አስር ስትመልሱ ትኬት ይሰ- ይሸልሙታል። በትኬት ደግሞ ማለት?
የሚያሽ ትኬት እንዴት መልስ
አስሩንም በተከታታይ
okay okay እሺ ትኬት ማግኘት ሲመል- የሚቻለው እንዴት ነው ማለት ትኬት እኮ ጥያቄና መልስ daily ከተመዘገቡ ሁለት ሁለት ይሰጡታል። ሁለት አዎ።
ትኬት ማለት ነው። ጥያቄ አዎ።
ትኬት ለማግኘት ደግሞ ጥያቄና መልሶችን መመለስ አለቦት።
okay እሺ
እሺ አመሰግናለሁ ምንም አይደለሽ። መልካም እድል